ሄሎ ሄሎ ጤና ይስጥልኝ።
ይኸው አረጋግጡና ማለት ነው።
ሄሎ ሄሎ አቤት፣ ሄሎ።
አይሰማም?
ይሰማል ይሰማል።
ጤና ይስጥልኝ።
አብሮ ይስጥልን።
ከኢትዮ መቶ ሰላሳ ነበር የምደውልለት።
አዎ አዎ፣ text ኡ ደርሶኛል።
አዎ እሺ፣ ስሞትን መጠየቅ እችላለሁ?
አዎ ማህፉዝ መሐመድ ማፉዝ ማህፉዝ መሐመድ
ማፉዝ ነው ያለኝ።
ማህፉዝ M A H ወይም ደግሞ እ፣
M A H F U Z
እሺ እ፣ እሺ ማፉዝ ማን?
መሐመድ ሐሰን እሺ፣ እሺ፣ የት አካባቢ ነው የሚኖሩት?
እ፣ ሰመራ ሰመራ አፋር okay እሺ። እ፣ ቴሌግራም አለው? ቴሌግራም ይጠቀማሉ?
አዎ አዎ እሺ፣ በዚህ ቁጥር ይጠቀማሉ?
በዚህ ቁጥር እጠቀማለሁ እሺ፣ ሲሙ የወጣው በእርሱ ስም ነው?
እ? አዎ በራሴ ስም እሺ ስለዚህ አሁን ቴሌግራም ላይ ጻፍልዎትና መታወቂያ ፎቶትን ይልኩልኛል። መታወቂያና ፎቶትን።
መርሃባ ፎቶ ጉርድ ፎቶ ማለት ነው አይ አይደለም የሚታይ በስልክ ተነስተው የነበረ የሚታይ personal የሆነ በቃ ፎቶ።
ችግር የለውም እንትን አለ ይሄ ምንድን ነው የሚባለው አ፣ አ፣ ይሄ አ፣ ID አለኝ እና አዎ እሺ መታወቂያ ID ና ፎቶግራፍ normal ፎቶግራፍ ብቻውን መታወቂያ ማለት ነው።
መታወቂያው ላይ ፎቶግራፍ ያለው ማለት ነው አይ ብቻውን ነው። ፎቶም ለብቻ ነው፣ ፎቶም ለብቻ።
መታወቂያም ለብቻ። አዎ
okay እሺ ካ- እሺ ካለኝ አሁንም እዛ okay አሁንም ተነስተው መሆን ይችላሉ።
አ፣ ተነስተው okay ፎቶ ከሞባይል ላይ ይችላል ነው አዎ ይችላሉ።
እሺ እሺ እሺ እሺ አመሰግናለሁ።
ወ- ወደ በኋላ ልካለሁ እሺ እሺ በዚህ ነው በ- በዚህ ቁጥር ነው አዎ አይ ቴሌግራም ላይ ነው ጽፍሎታለሁ። በዛ ይልካሉ። ቴሌግራም ሲገባ ያገኙታል።
እሺ ማህፉዝ መሐመድ ሐሰን እሺ እሺ አመሰግናለሁ። እሺ።
እሺ እሺ